ጤና ይስጥልኝ አሪፍ ረዴት ነኝ እባክዎ የምልወስደው
ሰላሙ እንዴት ነው?
እግዚአብሔር ይመስገን እንዴት ነዎት?
ደረሰኝ ከቴሌብር ወደ ሁሉ ስፖርት መጀመሪያ ደረሰኝ አየር ላይ ቀርቶኝ ነበረ። ደረሰኝ screenshot አድርገን ላክ ብላችሁ ነበረ።
ይቅርታ ደንበኛችን ትንሽ ድምፆት እየተቆራረጠ ነው። ምን አሉኝ?
ደረሰኝ ላክ ብላችሁ ነበረ። ስልክ የሰጣችሁን ስልክ ቁጥር ዜሮ ዘጠኝ ዘጠና ሁለት ጠፍቶብኝ ነበር አጋጣሚ።
እሺ ላስይዞት ቁጥሩን መስመር ላይ አሉ?
አዎ እሺ ቁጥሩን ላስይዞት ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት
አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት ሀምሳ አምስት አምስት እሺ ያው አሁን ልካለኝ።
እሺ ደንበኛችን ከስር ስልኮትና ስሞትን ያስቀምጡልን።
እሺ እሺ መልካም ምሽት ይሁንልዎት።
እሺ